ልዘጋው ነው ትይው
ሄሎ ሄሎ አቤት ከዋሽንግተን የህክምና ማዕከል ነው የምደውለው
OK ኤች አይቪ አሁን ዋጋውን ጠይቀውኝ ነበር አይደለ አዎ ነው እሺ ኤች አይቪ ብቻውን አራት መቶ ሀያ ብር ነው
መልካም እሺ እ፣ ይቅርታ ቆይ አንዴ አልጨረስኩም ኤች አይቪ በወረቀት አይደለም የምንስጡት አይ፣ የምንነግረው ቦ- በቃል ነው አይ በወረቀት ፈልጌ ነው እኔ በወረቀት እኛ ጋር የለም በቃል ነው ጤና ሚኒስቴር ያዘው ነው ሁሉም ቦታ ነው እኔ ቡልቡላ ልየር ፈልጌ ነበረ ያው የእኛ ድርጅት ሁለቱም ጋር እንግዲህ የሚሰሩት እንግዲህ ወረቀት እንደማይሰጥ ነው። ዶክተር ጋር ገብተው በቃል ነው የሚነገረው። ወይ ለጋብቻ ወይ ወረቀት አጽፎ ካላመጡ ለስ- በስተቀረ የለም።
መልካም እሺ አመሰግናለሁ ምንም አይደለም።